ሰላም ለጃማከል እባክዎስ ምን ልርዳዎት?
Hello ጤና ይስጥልኝ።
አቤት ምን ልርዳዎት?
ትኬት ገዝቼ confirm አሚን ገዝቼ ሳይሆን book አድርጌ confirmation number አለኝ እና ክፍያውን ለመፈጸም ዋጋውን ለመጠየቅ ነበረ።
በእኛ ነው ትኬት የቆረጡት book ያደረጉት እኛ ጋር ነው book ያደረጉት።
በኢትዮጵያ airline አዎ።
አይ ይሄ Ethiopian Airlines አለው። Ethiopian Airlines ከሆነ እም፣ እነሱ call center ደውለው እንትን ይበሉ ቁጥሩን ያውቁታል።
እ፣ እንትኑን ስልሳ ሰባት ሰማንያ ሰባት ላይ ደውሉና ኢትዮጵያን አየር መንገድ ቆይ፣ ይቅርታ እሺ ስልሳ ሰባት ሰማንያ አራት ነው ያልከኝ?
ሰማንያ ሰባት ሰባት okay ሰማንያ ሰባት አዎ።
እሺ ይሄ okay እሺ ደውልላቸዋለሁ confirm ኤ እሺ አመሰግናለሁ ደውሉ እናመሰግናለን። የምንረዳዎት ካለ የምንረዳዎት ነገር ካለ ታውቁ።
እሺ አመሰግናለሁ እሺ መልካም ኦኬ ቻው ወላ አትሚቸው